ጤና ይስጥልኝ። ሲስተርስ ካፌ ነው።
ሲስተርስ አይደለሁም።
እሺ፣ የት ነው የምትሰሩት? እነሱ ድምፆት በጣም ልቀዋል። ይሰማዎታል? ሲስተርስ ካፌ ነው የሚሰሩት ለምን?
አዎ፣ ግን እየገባሁ ነው አልገባሁም ገና።
እሺ አይ ስለ POS machine ለማናገር ነበር ከ ArifPay ነበር የምደውለው እና የእኛ team ኦች ስለሚመጡ ቻርጅ አድርጋችሁ update ለማድረግ system ኡን ስለሚመጡ ቻርጅ አድርጋችሁ እንድታስቀምጡት ለመናገር ነበር። ደንበኛችን ሰምተውኛል።
አዎ፣ እሺ፣ ታዳርገን ገብቷቸዋል።
እሺ፣ እሺ፣ እናመሰግናለን። መልካም ቀን።